ጤና ይስጥልኝ ሁሉ
ጤና ይስጥልኝ። hello hello ሁሉ ስፖርት አዎ ምንድን ነው
እ፣ እንትን ዲፖ withdraw አድርጌ ነበር ወደ ቴሌ ብርና አልመጣም ብሩ
እሺ ዊን ያር- shot አድርገው ቴሌግራም ላይ ላኩልን ያስተላለፉበት
እ?
ያስተላለፉበትን transaction history ላይ ያለ እሱን screenshot አዎ፣ አድርገው ቴ- ይላኩልን።
ወደ ወደ ቴሌ ብር ነው withdraw ራሱ ከሁሉ ስፖርት withdraw የምትለው አለ አለ ካሸነፍክ አዎ እኮ እሱን screenshot አድርገው withdraw- ቴሌግራም ላይ ላኩልን።
የትኛዋን
አሁን successful የሚለው አለ አይደለ? withdraw የሚለው የት- ሁሉ ስፖርት ላይ withdraw የሚለው ገንዘቡ ብቻ ነው የቀነሰው እንጂ success አላለም። ገንዘቡ ግን ሄደዋል።
የቀነሰውን- ወደ ቴሌ- አሀ የቀነሰው አንድ screenshot አድርገው ይላኩልን።
እሺ አዎ
ወደ ቴሌ ምንድን ነው ይሄ ቴሌግራም።
ቴሌግራም